ሄሎ ኦ እንዴት ነህ?
ሰላም ነው ሰላም ነው።
ይመስገን።
አሰፋ ነህ?
እ? አሳፋ ምን ነው ስልክ ማታነሳው?
እ? እ?
ምን ነው ስልክ ማታነሳው? እነ እንትና ብሩን ያስገቡት እንዴ?
አላየሁም። ምን እነማን?
እነ ፀሐይ እነ ፋሲኮ
አ
እ፣ እና screenshot አድርገህ ላከዋ።
እሺ እሺ እሺ እሺ እሺ እሺ አይ ሪፖርት ስለም- ሪፖርት ስለማደርገው አ አ አስገብተው ከሆነ ይላኩልኝ እ፣ በእሱ በቢሮ ስልክ
አ ግድ የለም ግድ የለም ይላካል ይላካል።
አይ ምናልባት አሁን ዛሬ ሳስገቡት ከሆነ ወደ ነገው እንዲተላለፍ፣ ዛሬ አስገብቶት ከሆነ ግን እ፣ በዛሬው እንዲገባላችሁ።
የት- ምንድን ነው የምገባው?
እንዴ ቅድም ተደራሽ መጥቶ አባል አዎ ሆኖ እኮ ይለዋል።
አ- ስልሽ እ፣ ያስገባሉ በቃ እናስገባለን ብሎኛል። አሁን ደውዬ ልጠይቃቸው እና እኮ አይ እኔ ደግሞ ሪፖርት ስለማደርግ ነው ያሁኑ።
መቼም እንደጨረሱ ይልካል ይልኩታል።
እሺ በቃ አይ በዛ ሪፖርት እንዲሆን ብዬ ነው።
ይባላል። እሺ እሺ እደውልላቸው እኔ ደውልላቸዋል።
እሺ